hello፣ አሁን ልኬልሻለሁ ደውለሽልኝ ነበር።
እሺ ደንበኛችን ማን በሚል ስም ነው የላኩልን?
አቶ እንደልቡ ሚል
እሺ እ እስካሁን የገባልን የለም። በነገርነው ቁጥር ነው የላኩልን።
በዚህ ስልክ ባለ አሁን በሰጠሽ ስልክ ነው የላኩልሽ።
እሺ እስካሁን የገባ ስለሌለ ነው። ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ነው የሚለው ቁጥሩ።
አ
እሺ እርሱ አሁን በደወሉበት ቁጥር ነው ቴሌግራም የሚጠቀሙት።
አ በሱ ነው የምጠቀመው።
እዚህ ጋር እያሳየን ስላልሆነ ምናልባት ከኛ እኛ አሪፍ ፔ መሆናችን የሚገልጽ ላክሎትና መልእክት እዛ ላይ share ያደርጉ።
እሺ አንቺ ወይ ለሆነ ነገር እሺ ላኪልኝ አንቺ እሺ ለምኛል